hello hello hello አ- አቤት አቤት።
order ኡን መልሰህ
አዎ አዎ እ አዎ መልሻለሁ።
መልሰው ነበር።
አስያ ነው ይቆራረጣል፣ አይሰማም።
መልሻለሁ ብለህ አሳውቀህ ነበር።
አውቅላ አሳውቄያለሁ እ
ለማን ያሳወቅኸው ትዝ ይልሃል?
ኧረ ለማን እኔ ያሳወቅኸው ትዝ ይልሃል ወይ?
እ ስማቸው አላውቃቸውም። ብቻ እኔ አዲሷ አላውኳትም ስማ የሆነ መልስ ስትለኝ ምግብ ቤት ሂጅ መለስኩ። ይኸው እየመለሱ ነው ምናምን ብዬ አ፣ ደወልኩ። በቃ መልሰህ ሂድ ምናምን cancel ይሆንልሃል አለች።
እሺ እሺ መልሻለሁ ብለህ አሳውቀሃታል፣ እርግጠኛ ነህ?
አዎ ስሟን አላስታውስም፣ አዲስ ነኝ። እሺ ለማንኛውም team leader ን አናግር። እሺ
ቢላልን እ ቢላልን ነው
leader ህን አናግር።
እኮ ቢላልን ነው ማናግረው።
አዎ አዎ፣ እኔ እንጃ እሱን አን- እኔ አላውቅም leader ህ ማን እንደሆነ።
ምን ብዬ ነው ማናግረው ለሱ እ እንደዚህ ነው የምነግረው። እሱ ስል ተደርጎብኝ ምናምን ብዬ cancel የሆነ order complete ተባለብኝ። ልበል። አዎ እሺ እሺ አዎ አዎ